hello ጤና ይስጥልን ቤት ቤት
አብሮ ይስጥልን እንትን የ cashier የ betting እንትን አልበላል ብሎ ነው።
እሺ ንገረኝ። cashier code
አስር አስር እሺ ሰማንያ አንድ ሰማንያ ዘጠኝ hello አቤት ሰማንያ አንድ ሰማንያ ዘጠኝ
እሺ አሁን ታርሟል።